ያው ከ CBE ብር ወደ ቤት ቤት ልኬ አንድ ጊዜ ስድስት መቶ ብር አንድ ጊዜ ደግሞ አራት መቶ
ምናልከ
ወደ ከ CBE ብር ወደ አ
deposit ነው አይደለ?
አዎ
እሺ፣ ቴሌግራም ላይ ላክልን። እሺ፣ ልክ አለው እኮ አስር ጊዜ ወደ አስር ጊዜ ነው።
እሺ